ሄሎ ጤና ይስጥልን። እሸቱ ጋር ታሪክ ለማቅረብ ለመመዝገብ በዚህ ኮርስ ተመዝገቡ የሚል ነገራችን ይደውል።
የአንድ ሰው ህይወት ላይ ነው መቅረብ የፈለጉት?
አዎ አዎ።
እሺ ስሙትን ማን ልበል?
አቤል
አቤል አ
አቤል ማን?
ሙሉ ጌታ
አቤል ሙሉ ጌታ። እሺ ስልክ ቁጥር ይነግሩኛል?
ዜሮ ዘጠኝ አስር
ዜሮ ዘጠኝ አስር ሀያ ዘጠኝ ሀያ ዘጠኝ ስልሳ አራት ሀያ ሁለት ስልሳ አራት ሀያ ሁለት እሺ ዜሮ ዘጠኝ አስር ሀያ ዘጠኝ ስልሳ አራት ሀያ ሁለት አሀ
እሺ አድራሻው የት ነው?
እ፣ አሁን ላይ ያለሁት አዲስ አበባ ውስጥ ነው።
እሺ እሺ እሺ ስለደወሉ እናመሰግናለን። በ- እ፣ የአንድ ሰው ህይወት አዘጋጁ ይደውሎታል።
እሺ፣ አመሰግናለሁ። እሺ እሺ መልካም ቀን።
ለሁላችን እሺ